ሄሎ
አሎ ሰላም ነው።
ሰላም ጤና ይስጥልን ቤተሰቤት
እንትን ነበረ አንድ ቲኬት ኦርዱ በጣም ሶስት ነበርና
እሺ እና አንድ ቲኬት አንድ አንድ ክለብ ጥሎኝ ማስተዛዘኛ የለውም አለኝ። ሶስት ክለብ ነው ኦዱ- ኦዱ ሶስት ነው ኦድ ያለክ አ- አይደለም። አራ እዛ እንትን ነው ሰላሳ ስድስት ኦድ ምናምን ነው ያለው።
እሺ ከሰርኩ አፍተር- ትነግረኛለህ እሺ አስራ አራት ሰላሳ ዘጠኝ አስራ ሰላሳ ዘጠኝ ዘጠና አንድ ዘጠና አንድ ዘጠና አንድ ዘጠና አንድ
አ-
እሺ